ይቅርታ ይቅርታ፣ ቦታ የለም እና
ሄሎ ትወርጃለሽ፣ አብረሽ በቃ ይሁን፣ አጠገቡ ትወርጃለሽ።
ተመዝግቧል። አይተነው። ሄሎ
ሄሎ hello፣ ጤና ይስጥልኝ ችልች።
ጤና ይስጥልኝ።
ሰላም።
ትላንት እቃ አዘን ነበረ okay፣ እሺ። ስልክ ይነግሩኛል።
ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሁለት ሀያ ሁለት ሀያ ሀያ ሰማንያ ዘጠኝ ሰማንያ ዘጠኝ በአበበች ነው።
አዎ
አዎ፣ ዛሬ ያልመጣላችሁ።
አልመጣም።
okay፣ የት አካባቢ ነበር location ኦች? ይቀር አዲሱ ገበያ አዲስ ገበያ። አዎ፣ እየመጣ ነበር ሹፌር ይዞት ከስራው ወጥቶ ነው።
አልደወለልኝም ግን እስካሁን እ አዎ፣ እንትን ነው ማቲያስ የሚባለው ሹፌር ነበር የያዘው አይደል?
እ ማቲያስ የተባለ ሹፌር ነበር የያዘው።
እ መኪናው ተበላሽቶበት ለሚኪያስ የሚባል አንድ driver አለ። ለእሱ አቀብሎት ነው። ከስራ ወጥተዋል ወይስ አሉ? አሁን እኔ ወደ ቤት እየሄድኩ ነው ከስራ ወደ ቤት ወደ ሰፈር።
okay፣ አሁን መቀበላችሁ አልደወሉልኝ ማለት ነው?
በፊት ሂድ። አይ ቤት ሰው አለ ችግር የለውም እነሱ ይምጡ።
ሰው አለ።
ቤት ሰው አለ አዎ።
በቃ ችግር የለም። እንደዛ ከሆነ ይመጣሉ። እዚያ ወደ ደውለው ወይ ንገ- ሄደዋል ይዘው ወጥተዋል።
አዎ ወጥተዋል። ወደ አልደወሉልኝም ብዬ ነው።
ከንሳ አካባቢ ናቸው። እቃ እያራገፉ ነው ነበር። አሁን የት እንደደረሱ እንኳን አላውቅም።
እስኪ ስልክ ልስጦት።
እሺ እሺ፣ ቆይ አንዴ ጠብቁኝ።
እሺ
ዜሮ ዘጠኝ ሀያ ሰባት ዜሮ ዘጠኝ ሀያ ሰባት ያዥ ሰባ ሁለት ቆይ አንዴ ዜሮ ዘጠኝ ሀያ ሰባት ሰባ ሁለት ሰባ ሁለት ዜሮ ስምንት ዜሮ ስምንት ሰማንያ አምስት ሰማንያ አምስት እሺ እሺ፣ ሰማንያ አምስት አመሰግናለሁ።
እሺ፣ እሺ